hello
አቤት
ቻፓ ነዋ።
አዎ፣ ምን እንደው
ትናንትና ወደ የሆነ betting site በር እንትን ብዬ አልገባልኝም። ወደ betting site transfer አድርጌ
ወደ betting transfer ነው deposit ነው ያደረጉት።
አ
እሺ እ deposit ከሆነ deposit የገባለ transaction message አለ አይደለ?
ባለመጠ
transaction message አለ አይደለ?
አ እሱን transaction message እ ለ- የሆነ አንድ ቁጥር ልስጦትና በእሱ ቴሌግራም ላይ ይላኩልን በቻፓ
ብዙ ናቸው እና የትኛው እንደሆነ አላቅማ። በጣም ብዙ ነው በአንድ ያደረኩት እና በምን አንዱን ባንክ?
ያልገባ ቴሌብር በምን ችግር የለም ቴሌ- ይላኩልኝ ያደርጋሉ። ስልክ ልስጦት በዚህ ቴሌግራም ይላኩልኝ ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ቆይ አንዴ ለያዝ እሺ
ዜሮ ዘጠኝ ስልሳ ሰባ ሁለት ሰባ ሁለት አርባ ሁለት አስራ ሁለት አርባ ሁለት አርባ ሁለት
ሰባ ሁለት አርባ ሁለት
እንደገና ሰባ ሁለት
ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት አዎ እሱ ምን ነው ምልክልሽ?
ሁሉንም message ኡን ይላኩልን transaction message ኡን
ሁሉንም ገባን እናስገባለን። አዎ አ፣ የትኛው እንደሆነ ማወቅ አልቻሉም አይደለም።
አ ብዙ ናቸው ወደ ሰባት እና ናቸው።
በቃ ሰባቱንም ላኩትና check አደርገዋለሁ።
ስልሳ ላይ ይደውሉ ወይም በአቅራቢያ የሚገኙ እናመሰግናለን።
የሽያጭ ቢሮዎች ይጎብኙ።